ስለማይነገር ስጦታው እግዚአብሔር ይመስገን። ችል ያላለን አምላክ ስንጓዝ ማዕበሉን ያቋርጠን። ስለማይነገር ስጦታው እግዚአብሔር ይመስገን። ስለማይነገር ስጦታው እግዚአብሔር ይመስገን። ችል ያላለን አምላክ ስንጓዝ ማዕበሉን አቋርጠን። ስለማይነገር ስጦታው እግዚአብሔር ይመስገን። እልል በሉ እልልታ የሕይወት እስትንፋስ ዘራበት ሕያው እንድንሆን ይህን ላደረገ ለአምላካችን ለእግዚአብሔር ይመስገን። ስለማይነገር ስጦታው እግዚአብሔር ይመስገን። ንፋስን ገስጾ ማዕበል አቁሞ የሚያሻግር የዓለም ፈተና ቢበዛ እሱ መጠጊያችን። ስለማይነገር ስጦታው እግዚአብሔር ይመስገን። ዳግም እንዳንሞት በሞቱ ሞትን የረታል የምንመካበት ትንሣኤ ሰላም ለሰጠን ስለማይነገር ስጦታው እግዚአብሔር ይመስገን። ከሲኦል እስራት ተፈተን ነፃ የወጣንበት መስቀሉን ለሰጠን ለአምላካችን እንዘምር በእውነት ስለማይነገር ስጦታው እግዚአብሔር ይመስገን። ስለማይነገር ስጦታው እግዚአብሔር ይመስገን። ስለማይነገር ስጦታው እግዚአብሔር ይመስገን። ስለማይነገር ስጦታው እግዚአብሔር ይመስገን።